ከጨረስኩ በኋላ ነው የተባረከው መቅዲዬ ቢ
እኛ ሳንደውል ራሳቸው ሲሆን ሄለው ይብላት እላቸዋለሁ። ከዛ የሚጠይቁኝ ጥያቄ ይመልሳሉ። ፈልጌ ነበር ግን አፕሊኬሽኑን አውርደዋል እላቸዋለሁ። አዎ አውርደዋለሁ ካሉሽ አፕሊኬሽኑ ላይ
ሄሎ ሰላም ጤና ይስጥልን።
ጋብል ይታያል ካይናል ኖት
ምን ይታያል ኖት አቶ ይታያል አይደለም አይደለም
እሺ